ጤና ይስጥልኝ አስቲ ማለት የማኮም ልርዳዎች
አስቀድሜ መልዕክት አስነግሮ ነበር። ሀሎ እሺ ደንበኛችን ምን አሉኝ?
ከቴሌ ብር ወደ ሆሎ ስፖርት አካውንት ልክ ነበር ብርና እሺ
አስመልክቼ ነበር ቅድም።
እሺ ማን በሚል ስም ነበር ያስመዘገቡት?
ሳሙኤል ገብረ ማርያም ወላይ ማን አሉኝ?
ሳሙኤል ገብረ ማርያም ወላይ ሳሙኤል ገብረ ማርያም ወላይ። እሺ ደንበኛችን የእርስዎ እዚህ ጋር እንደሚያሳየኝ ተላልፏል ለባለሙያዎቹ አዲስ የሰጡ ምላሽ ስለሌለ ነው። ስለዚህ ተሰርቶ እንዳለቀ እናሳውቆታለን።
እሺ እሺ እሺ መልካም ምሽት ይሁን።